ሄሎ ጤና ይስጥልኝ ኢንቨስትሜንት ቃል ኪዳን ነኝ። ልርዳው?
ቲኬት ለማስለቀቅ ነበረ።
እሺ ከአስር ኮዱን ንገሩ።
አስራ ሶስት
እሺ ሰማንያ አምስት
እሺ
ሀያ አራት
እሺ አስራ ዘጠኝ
እሺ lost ነው በአራት ጨዋታ
እ ሎስት ነው በአራት ጨዋታ።
አይደል?
አዎ ሌላ አለ?
እሺ በቃ
እሺ መልካም